ለምን ታረፍጃለሽ ግን ስራ ለምን አትገቢ?
ወይን የላይ ቢሮ ነኝ እኮ ቅድም የት ነኝ?
እላይ ቢሮ okay እሺ።
ከቤት መስሎሽ ነው እንዴ? እዚህ ጋር እንትን የሚባሉ ነገሮች ነበሩና ሊሰራሩ አሁን ቀጥታ ወደ ኤምባሲ ልሄድ ነው።
ልደውል ልደውልለት ወይስ ምንድን ነው? ወረቀቱን አላከልኝ። ምን ምንድን ነው?
ቤቱን ወረቀት ወይ የሚታረማልኝ እኮ ወ- ወደ እንትን ይህ- ይህም ሰሞኑን የምጽፈው ልቸዋለሽ ጽፈሽ ወይም እዚህ ያደርግልሻሉ ወይ ልክልሻለሁ ብሎኝ ነበር።
አይ ሳይመጣ ይቀራል ብለሽ ነው እ? ይመጣላል እ። ፖስታ ያስቀመጠዋል እንዴ?
እ?
ፖስታ የምን ፖስታ
የሆነ ፖስታ ይዞ ሰው የሚሄደው ፖስታ አላስቀመ ለእንትና ነው እኮ የሰጠሁት ለአጃቢዎቹ።
ነው ይዘውታል።
እነሱ ይዘውታል። አዎ። ምን ወይኔ አለሽ?
ረስቸው ጠዋት ብሄድ ኖሮ እ?
ወይኔ ጉዴ! እኔ ዘንድሮ ዘንድሮ መጣላቴ ነው።
ምን አለ?
አሃ፣ እ?
ለአጃቢዎቹ እኮ ነው የሰጠሁት።
በቃ ለእንትና ልንገረው በቃ እሺ ለምን አይሄድም?
እ?
አይሄድም
ይሄዳል ከሰዓት ነው።
no okay።
አሁን እኮ ደብዳቤም እያጻፍኩ ነው፣ በቃ እሺ፣ እያስቀየርኩ ነው። ትኬት በቃ
ፈረምኩኝ አባዬ። አዎ፣ እሺ፣ ለኢብራሂም ግን ንገር ይሄን እንትኑ እየጻፈች ነች በይ business card ኡ እሺ፣ እልክለታለሁ ሰዓታት እንደመጣ እሺ፣ እሺ፣ እሺ፣ እሺ፣ እሺ